hello ጤና ይስጥልኝ ቤተሰብ ራሄል ነኝ። እባክዎ ምን ልርዳው?
ትላንት ማታ ቤስት virtual ተጫውቼ እሺ እዛ ላይ ብር ወደ ቴሌ ብር ሳወጣ እሺ፣ ወደ ቴሌ ብር እንትን አላለልኝም። ወ- ወደ ራሱ ቆርጦታል ከቤስት ቤት account ህ እ?
ከቤስት ቤት account ግን ብሩ ተቀንሷል።
አዎ እሺ አንድ የቤስት ቤት ቁጥርህ ንገረኝና check አደርግልሃለሁ።
የዘጠኝ አስራ አራት እሺ
ሀምሳ ሰባት እሺ፣ ሀምሳ አምስት ሀያ አምስት አምሳ አምስት ሀያ አምስት ስንት ብር ነበር?
ዘጠኝ ሺ ዘጠኝ መቶ መቼ ነበረ ጅዳ ያረካው?
ትላንት ማታ እሺ አንዴ መስመር ላይ ጠብቀኝ። እሺ check ላድርግልህ።
እሺ።
ማን ልበል ስምህን?
አለማየሁ ግርማ ደገፈ።
እሺ approve አድርጌልሃለሁ። እሺ ከተወሰነ ደቂቃ በኋላ ይገባልሃል። ጠብቀው።
እሺ እሺ ስለ ደወልክ እናመሰግናለን። መልካም ቀን።
ይህን ሁሉ ያደረገልኝ